ተስማሚ አዱ ላይ ኑሃሚ የሚል የለም። ሚዲያ ሄሎ ሰላም ጤና ይስጥልን።
አብረስል ይቅርታ ማርታ ከችፕ መልሽልኝ።
እሺ እሺ ሽንኩርትና ፓፓያ ጎሏል ብለው ነበር አንድ አንድ ኪሎ አይደለ?
ፓፓያ ሙሉ አራት አካባቢ
ሄሎ አቤት አዎ ችግር የለውም።
ኪሎ ጎሏል ብለው አቅርብ- አቅርበው ነበር ቅሪት አዎ ሽንኩርትና አንተን ፓፓያ
ስንት ስንት ኪሎ ነበር ጎደለ ያሉት?
አንድ አንድ ነው እሺ የት አካባቢ ነው የሚመጣሉት? ነገ እንልክሎት ነበር መገናኛ ዳኞች አፓርትመንት መገናኛ። እሺ አዎ ይላክሎታል። እሺ መልካም ምሽት።
እሺ ለላችሁ